ብርሃነ ሕይወት ቤት ወልድሆ ቃልከ አዳም ትብል ዋናው ትብል ነው። ትብል ቤተ ክርስቲያን ድርስ ነው ዋናው ጎዳና ቤተ ክርስቲያን ወፄና ከጥኦብ ከመፄና አዳም አሰርጎ ካለ ምድር ምስለ ጽጌያት በዛዚያከ ሂሩት ወበብዙ ሰላም